ሄሎ ጤና ይስጥልኝ።
አቤት ጤና ይስጥልኝ።
ሰላም
አሁን ደውዬ ነበረ ተደቃቤት እና ሪፈንድ ጠየቅ ነበረ ተልኳል ተብዬ ነበር ቴሌግራም ላይ እና ቴሌግራማችሁ ለማንኛው ነው የምትጠቀሙት?
በአርባ አራቱ
በአርባ አራቱ መጨረሻው ዜሮ ስድስት
አዎ አዎ
እሱ ላይ ነው?
ሸጎ በሚል ነው።
አዎ
okay አዎ እ፣ ልከንልሃል screenshot
እኮ አጣሁትና እኮ ነው ዜሮ- በዛኛው ዜሮ ስድስት ዜሮ ስድስት መጨረሻው ቁጥር አለ አይደል?
እሺ በሱ ልከነዋል።
በ- ሁለት screen
በሱ ነው?
አዎ በሱ አዎ በሱ ተልኳል።
እሺ።